ጤና ይስጥልኝ ቤስቤት ሄሎ ሰላም ደረጀ ዳዊት ነኝ።
አ- እሺ ዳዊት
ጂአር ውጤት ኮ ሪዛልት ብሏል። ተያሪ ያስቸግረን ነው እ- ጂአር እ- የምን አሁን የ- ትኬት አለክ አይለቅም ፔንዲንግ ላይ እቆያለሁ አዎ እስከ ሲደረግ ይቆያሉ። ብዙ ትኬቶችን ሁሉም ማለት ነው።
አንድ ሁለት ትኬት ትልክልኛለህ ቴሌግራም ላይ ቼክ ለማድረግ
እሺ አሁን ላከውና?
እየቆየው እንጂ ለቀዋል። አሁን ምናልባት አዎ፣ ስልክልሽ ገባ።
ደግሞ እንደለቀው okay ግን አምስት ደቂቃውን ያልፋል ነው አይደለ? ወይ አምስት ደቂቃውን ወይ ሶስት ደቂቃውን መቁጠር ካለበት በላይ ይሆናል።
አዎ፣ በፊት ቆጣሽ በቃ ጨዋታው እንዳለቀ እስከ ሲደረግ ያወራል።
አዎ ውጤቱ እንዳለቀ ማለት ነው።
ውጤቱ እንዳለቀ ማለት ነው። አሁን ግን ውጤቱ እንዳለቀ ሲደረግ አይሰራም። ከአንድ ደቂቃም በላይ ሊሆን ይችላል። አምስት ደቂቃም ብቻ ሊጠይቅ ይችላል። አንዳንዴ።
እም፣ በቃ እሺ፣ እሺ፣ አሁን check አደርገዋለሁ። እሺ እም።
እሺ እሺ ዳዊት